ሰላም
ሰላም፣ እንዴት ዋልሽ?
እግዚአብሔር ይመስገን።
ትላንትና እቃ አዝዤ ነበረ እና እሺ።
እስካሁን የደወለልኝም የለም ማንም ምንም አላለኝ።
እስኪ ስልኮትን ይነግሩኛል?
ዜሮ ዘጠኝ ሰማንያ አራት እሺ
ሰባት
ዜሮ ዘጠኝ ሰማንያ አራት አስራ ሰባት እሺ ስልሳ ሁለት ሀያ አራት
እ ሶስቱ product ነው አይደለ?
አዎ ይቅርታ፣ ይሄ ለነ- ለነገ ነው የሚመጣለት።
እሺ፣ ስለዚህ አይ ምንም አላላችሁኝም ብዬ ነው ዛሬም አዎ።
ነገም ስላልተባልኩ ነው።
አዎ ለነገ ይመጣለታል።
ጥሩ፣ እሺ፣ አመሰግናለሁ።
መልካም እሺ